ሄሎ ሄሎ ሄሎ ቶማስ ወይ customer ስልክ አያነሳም ብለህ አሳውቀኸኝ ነበር አይደለ?
አሳውቄሽ ነበር።
አ- አገኘኸው እንዴ? ተገናኛችሁ? ሰራልህ?
አይ- ይጠራል ግን የሚያነሳኝ ነው።
አያነሳም። በቃ መልሰው፣ እሺ
እሺ፣ መልሰውና አሳውቀን ደውለህ
እሺ